ሄሎ
ሀሎ ሰላም ደህና ዋላችሁ? ደውዬ ነበር እሺ ያው እንትን ማሽን አመታዊ ምናምን ያልኩሽ እኮ እንትን ትናንትና የእጅ በእጅ እንቆ- አስገጥም እሺ አ የእጅ በእጅ እንድንቆርጥላቸው እሺ ብለው ነበረ እና እሺ ምን አደረግን? የእናንተን ማሽን ያስገባንበትን ኮፒ አድርገን አስያዝንላቸው።
እ ከገቢዎች ደግሞ የእጅ በእጅ ለመ- ልንቆርጥ ስንል በ system የምናሳውቅበት system አለ።
እ እሱን ያሳወቅንበትን attach አደረግንላቸውና እ የእናንተ የስኬት ቴክኖሎጂ ደግሞ የምንድን ነው ያለ ገቢዎች እንደሚያውቃ የገቢዎች እውቅና ነው ያሉ cash register አስመጪ መሆናቸው እውቅና ካላቸው እሱን አብራችሁ ኮፒ አድርጋችሁ አያይዙትና እ እንፈቅደላችኋል እንቀበላችኋለን አሉ።
በቃ ምን ታናግራቸው አባዬ እኔ ለመጠየቅ አልችልም okay፣ ስለዚህ በአካል ነው መጥቼ ማናገር አዎ የምችለው።
መረካከቢያ form ኡን ይዘናና ጭራሽ በአካል ላናግራቸው ታንኪ እሺ አባ